ብቻችሁን ቀራችሁ? ሰው ሁሉ ፈረሰ አይደል? የእናንተ የቀበሌ ቤት አይደል? የለም ወይዬ የት አለ? ይመረጥ ጠፋችሁ እኮ እንዴ! ሁለት ደቂቃ እውነትም ማሞሻል እሺ ብላለች እኮ ትመጣለች። ቆይ ወተቱን ጻምጭልኝ እንትና ነች የምትልሽ ይወዳረው ወተቱን እዚህ እናፍላው እዛ ላፈላም እያለች ነው። ምንድን ነው ቆይ ታምጣልሻለች።
ውሃ ጠፋ አለችኝ ነው የምትለው። እሺ ቆይ እኔ እነግርልሻለሁ።
እሺ መጣሁ አለችኝ ቀየው